ሄሎ
ወይ ከካርድ ዘግቶኝ ነበር።
አብሽር አብሽር። እሺ
ኦኬ እንደዛ የተደረገ ስለሆነ ማለት ባለፈም አያቴ ሺህ ብር እናንተ እስከምትልኩልኝ እኔ ብዙ ተበልጣችኋል መሰለኝ እስከምልኩልኝ እኔ ደረ የኔ ደረ ተር- ተራ እስከምደርስ ከፋይናንሶች ጋር ቆይቶብኝ ነበር እስከ ዘጠኝ ሰዓት ምናምን እና ኦኬ ያ ያ እስከሚላክ ራሱ ከአምስቴ በላይ ነበረ እናንተ ጋር የተደወለው ብራችንን ይዞ ጠፍቷል ብለው ማለት ነው።
አረለ አዎ ከአምስቴ በላይ ነው የደወሉት እናንተ ጋር ማለት ነው።
በቃ ችግር የለም። ይሄ የተበላ ትኬት ይቆርጣልና ምናምን የሚባለው ነገር እውነት ከሆነ ምንም እንትን ማን ነው፣ ሀሰት ከሆነ ምንም አንተን የሚያሳስብ ነገር የለም። አንተ የኛ agent ስለሆንክ በደንብ እንሰራ ነው እንደው የምትፈልገው እኛ እኮ አዎ እኛ ጋ- አሁን ደግሞ ስለተፈቀደልኝ የኬኖንም አስቼ ይህንንም ደግሞ branch shop ሶስት አራት አድርጌ ከተማ ውስጥ ለመክፈት ቤት ኪራይ ምናምን እያመቻቸው ስለሆነ እ፣ እነሱ ደግሞ የ- የራሳቸውን ሌላ ፍቃድ እያመጡ ምናምን ነገር ስለሆነ ኦኬ።
የኔን አዘግተው በዛች ቅጽበት ማለት ነው አ፣ የራሳቸው ገበያ ለሰፉ ነው።
የራሳቸው አዎ አዲስ አልተለመደም አገር ዛሬ የም- ለመጀመሪያ ጊዜ ነው ያስገባው ደስ የመጀመሪያው ነው በቃ ችግር ኦንላይንም የለም።
አሁን አዎ በ- እንትን በበስ ብቻ አስደረገን እኛ በራሳችን እንትኖች ስላሉ
አዎ ማ- ማናጀሮች ምናምን ስላሉ አንተ የማታውቃቸው ሰዎች ወፈን መጥተው ቼክ ያደርጉታል። ያኔም ሀፈን የማያደርግ ከሆነ ምንም ያሳስብ ነገር የለም።
ችግር የለውም ማለት ችግር የለውም በቃ ችግር የለውም እሺ ሳሙኤል፣ እሺ እሺ፣ እሺ። እኔ ስማችሁን እንዳላ ለማጥፋት ስማችሁን ለማጉተት እኮ አልፈልግም እ፣ ስራ አብረን ልክ አድርገን ነው። አንዴ ስራ ነው አብረን ነው የምንሰራው። ልክ ነው።
አዎ እሺ፣ እሺ thank you።
እሺ፣ እሺ።